ሄሎ ሄሎ ሄሎ ሄሎ ጤና ይስጥልን። አይሰማም?
ሶማሌኛ የለም ሶማሌ የለም። ቴሌግራም ላይ አውራን።
ቴሌግራም ነው።
አዎ ቁጥር ልክ ይሄን- የቴሌግራም ይሄ ነው ቤስት ቤት
ቤስት ቤት ነው፣ ግን ሶማሌ የለም። ቴሌግራም ላይ አውራን በሶማልኛ።
እሺ፣ ይሄ ነው Best Bet transfer ነው እኮ ምን ስድስት ስድስት መቶ ስድስት መቶ withdraw አድርገናል።
አዎ የ- አሁን የለም ነው ቴሌብር ነው እሺ ወዴት ነበር transfer ያረከው?
account
ወዴት ነው transfer ያረከው?
account ቴሌብር ነው ወደ ቴሌብር ነው ወደ ንግድ ባንክ?
ወደ ቴሌብር ቴሌብር ወደ ቴሌብር።
አዎ
እሺ የ Best Bet ቁጥርህን ንገረኝ።
ቴሌብር number ነው አዎ ቁጥር የከፈክበትን እ፣ አዎ ይሄ ነው ይሄ ነው የደወልክበት መጨረሻው ሀምሳ ስምንት እ፣ አ፣ ሀያ ስምንት
ሀያ ስምንት ስልሳ አራት ሰላሳ ሰባት ሀምሳ ስምንት አ- አዎ
እሺ መቼ ነው ያረከው withdraw?
ምን withdraw ያረከው መቼ ነው እ፣ ስድስት መቶ ነው እኮ? መቼ ነው ቀኑ?
እ?
ቀኑ መቼ ነው?
ሳንቲም ባይ
ቀኑ ሳንቲም መቼ ነው withdraw ያረከው ቀኑ?
ይሄ ነው SantimPay transfer እኔ ቴሌብር ነው የለም
ቀኑ መቼ ነው? ትላንት ነው? ዛሬ ነው?
እ፣ እ፣ አ- አ- አራት አራት አራት አራት አራት አራት አ- እ፣ እም፣
ይኸውልህ በቃ በሶማሌኛ አውራን እሺ፣ ቴሌግራም ላይ እሺ እሺ።
እ።